አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል ኢህአፓና ስፖርት በገነነው መኩሪያ የተደረሰውን መጽሐፍ ሁለተኛ ክፍል ትረካ ክፍል አስራ ሁለት አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል 11
Thank you.
ማን ያምናል? ሲያደቡ፣ ሲያሴሩ፣ ታሪክ ሲበርዙ መረጃ ቀርቦበት በሰነድ ተይዘው አያድርስን ለብሰው እድፍ ተከናንበው ጭንቅን እያማቱ ጤነኛ ቢመስሉ ወዲህ ወዲያ ብዝነት ከንቱ ቢራወጡ ልዩነት የለንም ኢህአፓዎች ነን ቢሉ ማን ያምናል ቢፈጥሩ ፈጦ እያለ ሐቁ አለ እንጂ ልዩነት ነጭና ጥቁር የቀለመ ነፍስና ሥጋ የለያየ መልአከ ሞት የሆነ ለብተና ሲያሴሩ ለፍርሻ ሲሰናዱ ያናወጠ ቡድነኛን የነቀለ ከስሩ ከቺካጎ ሎስ አንጀለስ እስከ አትላንታ ምናምኔው ከጦሮንጦስ እንጦርጦስ ግብአተ መሬት ያስገባው አለን እንጂ ልዩነት ያ እጅንስ ስትሉ እጅ አንሰጥም ብለን እንርከስ ስትሉ አንረክስም ብለን ግብ ግብ ላይ ከርመን ስንቱን ትግል አልፈን ብዙዎች ወግነን ሞግተን ብንሰይል መክዳታችሁ ከፋ በለስ ቀንቶን ብንጥል እምነታችሁ ጎድሎ ሞቶ ሰጥናችሁ እንደ አባ ጨጓሬ ኮስኳሾች ሁናችሁ ፈርመን እንግባ ትግል ጀምራችሁ እምቢ ስትባሉ ቡድን ቦድናችሁ ሴራ ጠንስሳችሁ ሕገ ደንብ ጥሳችሁ የራሳችሁ መሪ በደባ መርጣችሁ ለስልጣኑ ሟቹን አውራችሁ አርጋችሁ የዚያን ትውልድ ቤት በጢሙ ደፍታችሁ ልትሄዱ ስትሹ ድንገት ተያዛችሁ ምድር ቁና ሁና ክፉ ተመታችሁ መድረክ ረግጣችሁ ትናንት ፈጠጣችሁ አንድነን ብትሉ ከቶ ማን ሊያምናችሁ? ቢጠጥር ነው እንጂ ነገሩ ቢመር ችግር ነገር ቢኖር የወጣ ከመስመር አንጓሉ አበጥሮ ያፈሰሳችሁ ዱር አለዚያማ አምባገነን በሉት የጣልቃ ገብ ኩነት እንትን ምንትሴ ለውጥ አጋቹ ቢሉት እንዲህ በውሽልሽል በሐሳብ ልዩነት መቼ ይናወጣል የኢህአፓዎቹ ቤት? ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል 12 በይርጋለም ቀበሌ ዜሮ አምስት ዋናው መንገድ ላይ የሚሄዱት ሰዎች አካባቢውን ለብቻቸው ተቆጣጥረውታል። ሦስቱም ለወታደራዊ መንግስት የሚሰሩ ሲሆን በወጣቶች ዘንድ የተከበሩ ናቸው፣ ደግሞም የተፈሩ ነበሩ። እነዚህ ሦስት ሰዎች በየቤቱ በረንዳና በመስኮት ሰዎች እንደሚከተሏቸው ያውቃሉ፣ ደግሞም ስለ እነርሱ እንደሚያወሩ እርግጠኛ ናቸው። ሰሞኑን በከተማ ውስጥ አሰሳ ስለሚያደርጉ ከእነዚህ ወጣቶች ውስጥ የተወሰኑትን ለቅመው እንደሚያስሩ ያውቃሉ። እነዚህ በየመንገዱ ዳር የቆሙት ወጣቶች በእናቶችና በእነዚህ ካድሬዎች መሃል ነው የሚገኙት። ጫጩቶች በእናት ዶሮና በጭልፊት መሃል ነው የሚኖሩት። እነዚህ ካድሬዎች ለእናቶች እንደ ጭልፊት በመሆናቸው እነሱ በዚያ ጎዳና ሲያልፉ ወደ ቤት እንዲገቡ ያደርጓቸዋል፣ ይቆጧቸዋል። እነዚህ ሶስት ካድሬዎች መንገዱ ላይ ለብቻቸው እየተጓዙ ነው። እያወሩ እየተሳሳቁ ወደ መታጠፊያው ላይ ለመጠምዘዝ መዞር ጀመሩ። ነገር ግን ዙረቱን ሳይጨርሱ ተከታትለው እየበረሩ የመጡት ሁለት ጥይቶች መሃል የነበረውን ካድሬ ነዳደረችና ዘረረችው። ዓለም ቀውጢ ሆነች። የተመታው ሰው ታደሰ ጠጊቸው ይባላል። በከተማው የታወቀ ካድሬ ከመሆኑ ሌላ ከተማውን የሚያንቀጠቅጠው እሱ ነበር። መሞቱ ሲታወቅ እናቶች ስጋት ውስጥ ገቡ። ልጆቻቸው እንደሚለቀሙ ስለሚያውቁ ወደ ዘመዶቻቸው ጋር በአስቸኳይ መላክ ጀመሩ። ሁሉም ተደበቀ። ከተማው ጸጥ ረጭ አለ። ዋናው ካድሬ ስለተገደለ ነገ ወደ ሌሎችም እንደሚቀጥል አውቀዋል። የመልስ ምት እንዳለ ሁሉም ያውቃል። እዚህ አካባቢ የነበሩት ወጣቶች ተያዙ። በሰሞኑ ሊካሄድ የነበረው አሰሳ ቀርቶ ወዲያውኑ አሰሳ ተጀመረ። የተጠረጠሩት ከያሉበት ተለቅመው ተያዙ። ዳኛ፣ የባንክ ሰራተኛ፣ የትምህርት ቤት መምህር፣ ዳይሬክተር፣ ቄስ የቀረ አልነበረም። አብላጫው ግን ኳስ ተጫዋቾች ናቸው። ሁሉንም አንድ አዳራሽ ውስጥ አስገቡና በመኪና ጭነው ወደ ማረጃ ቦታ ለመውሰድ አዘጋጇቸው። የተመረጡ ሰዎች ተለይተው ወጡና ታደሰን ማን እንደገደለው እንዲናገሩ ተደረገ። ነገር ግን አልተገኘም። እዚያ ቦታ ከነበሩት መሃል ተገረፉ፣ ተቀጠቀጡ። ሆኖም ገዳዩ አልተገኘም። በነጋታው ከተማው ጭር አለ። የንግድ እንቅስቃሴው ረገበ። አንዳንድ ሻይ ቤቶች በሩን ገርበብ አድርገው ደንበኞቻቸውን ያስተናግዳሉ። አጠገቡ የነበረውን ብስኩት እየገመጠ ሻውን የሚጠጣው ሰው ዞር ብሎ አየ። እሷ አጠገብ ባለው ወንበር ላይ አንድ ሰው ተቀምጧል። ብስኩት እየበላ የነበረው ወጣት ቀና ብሎ አየና ሰላምታ ሰጠው። አሁን ወንበር ላይ መጥቶ የተቀመጠው ሰው ጸጋዬ መርጃ ይባላል። በይርጋለም ለትራንስፖርት ቡድን እየተጫወተ ነው። ጸጋዬ እዚህ ክለብ አልፎ በክፍለ ሀገሩ ዝነኛ ለነበረው እርሻ ጣቢያ ለተባለው ቡድን ተጫውቷል። በሲዳሞ ሙርጥ ቡድን ወሳኝ ተጫዋችም ነበር። የኳስ ችሎታው ልዩ ነው። በተመልካቹ ዘንድ በቴክኒክ አጠቃቀሙ የተወደደ ነው። ተከላካዮችን ብቻ ሳይሆን በረኞችንም አታሎ በማለፍ ግብ የማስቆጠር ልዩ ተሰጥኦም ነበረው። ከዳኛ ጋር በመጨቃጨቅም ይታወቃል። እሱ የሚያስነሳው ረብሻ አይቆምም። ትንሽ ከተነካ ተመልካቹ ትዕግስት የለውም። ታደሰ ጠጊቾ በተገደለ በነጋታው ጸጋዬ እዚያ ሻይ ቤት ውስጥ ቁጭ እንዳለ አጠገቡ ብስኩት የሚገምጠው ሰው እያናገረው ነው። ሰውየው ጸጋዬን እንዴት ነህ አለው። ሰላም ኳስ ጥሩ ነው? አዎ ጥሩ ነው። ከተማው ረጭ አለ አይደል? እያየኸው። የማታው ተኩስ እንዴት ነው? የቱ? ታደሰ ላይ እንዴት ተኩሱ አያስመረቅንም? አልገባኝም። ኢላማውን ማለቴ ነው። ጸጋዬ ለዚህ ጥያቄ መልስ መስጠት አቃተው። የሚያወሩት ቀስ ብለው ቢሆንም ነገሩ አላማረውም። አጠገቡ የነበረው የመንግስት ሰላይ እንዳልሆነ ያውቃል። ሸሮ አበበ ዝምተኛ፣ ደፋርና የኢህአፓን ዓላማ በጽኑ ተቀብሎ የሚያስፈጽም እንደሆነ አልጠፋው። እስኳድ መሆኑን በጣም በቅርብ ሰው ነው የሰማው። ትናንት ታደሰን የገደለው እሱ እንደሆነ አወቀ። ከሱ ሌላ በአደባባይ በስልት ለመግደል ብቃት ያለው ሰው እንደሌለ ያምናል። ጸጋዬ መርጃ ነገሩን እንዲህ ያስታውሳል። ታደሰ እንደተገደለ ቦታው ቀውጢ ሆነ። በንጋታው ሊደረግ የነበረው ትልቅ ጨዋታ በጸጥታ ምክንያት ተሰረዘ። በዚህ ጉዳይ ብቻ ሳይሆን የቡድኑ ዋና ዋና ተጫዋቾች ታሰሩ። እኔ የነበርኩበት የኢሃፓ ህዋስ ተደረሰበትና ተያዘ። ከኛ ክለብ ብቻ አምስት ሰው በአንድ ቀን ታሰረ። አብዛኛዎቹ የኢሃፓ አባል ስለነበርን ታዛቢዎች ይከታተሉን ነበር። ሁለት የሚሆኑ ተጫዋቾች ሻሸመኔ ኦፐሬሽን ላይ መሞታቸውን ሰማን። አንደኛው ሙናሻ ነው። ታደሰ ጠጊቹ የተገደለ ጊዜ ብዙ ሰው ታሰረ። ታደሰን የገደለው ቸሩ የተባለ ልጅ ነው። ነገር ግን ቸሩ በጥርጣሬ ታስሮ ተፈታ። እሱ መግደሉን ያየ አንድ ሰው ጠቆመበትና በተፈታ በሦስተኛው ቀን ወስደው ገደሉት። ይርጋለም ከታሰሩት ሰዎች ውስጥ አፈራራ ላይ ተወስደው የተገደሉ ነበሩ ይላል ጸጋዬ። ጸጋዬ አሁን በአዋሳ ማስተጋጃ ቤት ይሰራል። በሻሸመኔ ፖሊስ ጣቢያ ውስጥ የታሰሩት ወጣቶች ከባድ ግርፊያ እየተካሄደባቸው ነው። ግርፊያው ብዙ ጊዜ ከሰዓት የሚካሄድ በመሆኑ ከምሳ በኋላ እስከ ምሽት ያለው ጊዜ ሁሉንም ያስጨንቅ ነበር። ገና በሩ ሲከፈት ሁሉም ጆሮውን ይቀስራል። ከዚያ የስም ጥሪ ይከተላል። ለማንኛው ጉዳይ ስም ከተጠራ ግርፊያ እንደሆነ ይገመታል። በዚህ ሰዓት ጨዋታና ወሬ አይኖርም፣ ዝምታ ነው። ሁሉም በፍራቻ ይናጣል። አሁን ግን አንድ ጥግ ሆኖ ሐሳብ የገባው ወጣት ግርፊያውን ፈርቶ እንደሆነ ይታሰባል። ነገር ግን እሱ ስለ ግርፊያው ግድ አልነበረውም። እስከ ዛሬ ሲጠበጥቡት ምንም ያገኙት ነገር የለም። ግርፊያው ስቃይ አለው። ከስቃይ አልፎ ለጉዳት ብሎም ለሞት ሊያበቃ ስለሚችል ለወጣቶቹ አደገኛ ነው። ለዚህ ልጅ ግን ሁሉም ነገር ቢመጣ ደንታ አልነበረውም። ወጣቱ ኡሁሩ ይባላል። ይህን ስም ያወጣለት ኢሃፓ ነው። የባንክ ኦፐሬሽን ችግር ስለገጠመው ስራውን ሲያከናውን የነበረው ጳውሎስን ተክቶ ቀጣዩን ነገር የመራው እሱ ነበር። ኡሁሩ የተባለ ወጣት ግርማ በተባለ ወታደር ተጠቁሞበት ነው የታሰረው። በመታሰሩ በጣም ተናደደ። የድርጅቱን ስራ ገና ዳር አላደረሰም። የተያዘ ቀን ብዙ ስለተበደቡት ተጎድቷል። የመኢሶን ካድሬዎች ቀጥቅጠውና አሰቃይተው ብዙ ሊያውጣጡት ፈለጉ። ምንም አላገኙም። በእነርሱ እጅ ወድቆ ከመደብደብ መሞቱን ተመኘ። ግን ይህን ለማድረግ የሚችልበት አጋጣሚና ስፍራውን ዳር ለማድረስ የሚያስፈጽምበት መሳሪያ አላገኘም። አሁን አንድ ጥግ ሆኖ ሐሳብ ላይ ቢወድቅም ስለ ግርፋቱ እያሰበ አይደለም። እንዴት እንደሚሞት ዘዴ እየፈለገ ነው። ከወታደር መሳሪያ ቀምቶ ጠላቶቹን ገሎ ራሱን ሊያጠፋ ቢፈልግም አልተመቸውም። ጠላቱን ለመግደል ባይመቸውም ራሱን ለማጥፋት እንደማያቅተው ተገንዝቧል። ነገር ግን እንዳሰበው አልነበረም። ካድሬዎቹ እንዴት እንደሚያውጣጡት ሲያውጠነጥኑ፣ እሱ ደግሞ እንዴት እንደሚሞት እያሰበ ነው። ዛሬ ለሱ አሪፍ ቀን እንደሚሆን ገመተ። ስለት ነገር አግኝቷል። ሁሉም ነገር በቅርብ ደቂቃ ይጠናቀቃል። እዚህ ግቢ ውስጥ ከካድሬዎቹ ባልተናነሰ ሁኔታ አንጃ ሆነው ከደርግ ጋር በተሰለፉት ሰዎች ይናደዳል። እዚህ እስር ቤት ካሰቃዩት በኋላ እንደሚገሉት ያውቃል። እሱ ቀድሟቸው ሊሞት ተዘጋጅቷል። አሁን በእጁ ያገባው ስለት ጉዳዩን ፈጽሞ ታሪኩ ይደመደማል። ኡሁሩ ጊዜ ሳያጠፋ በያዘው ስለት አንገቱን ማለት ጀመረ። ገዘገዘ፣ አሁንም ገዘገዘ። ተጠባቂ ሰው በመሆኑ የሚፈልግበትን መረጃ እስኪሰጥ ድረስ በሕይወት እንዲኖር ይሻሉ። ወታደሮቹ ወዲያው ተረባረቡና አንገቱን ቆርጦ ሳይጨርስ ታግለው አስጣሉት። እዚያ የታሰሩ ሌሎች አባላት ሁኔታው አስደነገጣቸው። ፖሊሶች ካስጣሉት በኋላ ልዩ ጥበቃ አደረጉለት። ካድሬዎቹ አንገቱን በማረዱ አላዘኑለትም። ጭራሹኑ ቁስሉ ሳይጠግብ ድብደባ ቀጠሉ። በድርጅት ውስጥ ቁልፍ ሰው መሆኑን ስላወቁ መረጃ ይፈልጋሉ። እሱ ደግሞ ወይ ፍንክት ቻለ። ኡሩ ሌላ አይነት ግድያ ይፈልጋል። አብሮት ለታሰረው ለሱሳ እባክህ አንድ ነገር ልለምንህ አለው። ምን? ግን እሺ በለኝ፣ መጀመሪያ ጉዳዩን ንገረኝ። እንድትገለኝ ይፈልጋለሁ። ለምን? ባንዳ ከሚጫወትብኝ ግደለኝ። አይሆንም። ለምን? ተስፋ መቁረጥ የለብህም። እንዴት? ገና ትግሉ አላለቀም። እኔ መሞት እፈልጋለሁ። እኔ ደግሞ እንድትኖር እፈልጋለሁ። ሱሳ እንደማይገድለው አስረግጦ ቢነግረውም ያኛው አልተደሰተም። አሁሩ ሞትን በፍጥነት ቢሻም ሞት ግን እሱን አልፈለገውም። ነገር ግን እንደምንም ብሎ በዚህ ሁለት ቀን ውስጥ መሞት አለበት። ቤት ውስጥ ተንጠልጥሎ ራሱን ሊያሰናብት ፈለገ። በዚህ ሁኔታ ለመሞት የሚያስፈልገውን ነገር ማግኘት አለበት። መጀመሪያ ጥናት ያስፈልገዋል። ገመድ፣ መንጠልጠያ ቦታ፣ በተጨማሪም ቤት ውስጥ እስረኞች ውጭ ወጥተው የሚቆዩበትን ጊዜ አሰላሰለ። ሌሎችንም ጥናቶች ከጨረሰ በኋላ ተንጠልጥሎ ለመሞት የሚያስችለውን እቅድ አዘጋጀ። በእስር ቤቱ ያለውን የክፍል ሁኔታ ሲያጠና የነበረው አሁሩ ዛሬ የመሞቻው ጊዜ እንዲሆን ቆርጦ ተነሳ። እስረኞች ከክፍል ወጥተው ለረጅም ጊዜ የሚቆዩበትን ሁኔታ መቼ እንደሆነ አውቋል። ጠዋት በር ተከፍቶ እስረኞች ፀሐይ ለመሞቅ በሚወጡበት ወቅት ለመንጠልጠል አመቺ ነው። ቤት ውስጥ ያለውን መንጠልጠያ ተመለከተ፣ ሙከራ አደረገበት። ጣራው ላይ በአግድም የተቀመጠው እንጨት አስተማማኝ አይደለም። ቢንጠለጠል ገመዱ ተበጥሶ ሊጥለው ይችላል። ሌላ የመሞቻ ዘዴ ይኖር እንደሆነ አሰበ። አንድ ሀሳብ ብልጭ አለለት። ከኩዌራ ታስሮ የመጣ የኢሃፓ ኮማንዲስ እዚያው አብሯቸው ነበር። መሐመድ ይባላል። ሁሩ ኮማንዲስቱን ጠራውና አንድ ነገር ተባበረኝ አለው። ምንድነው እሱ? ያዘዝኩህን ትፈጽምልኛለህ? ጉዳዩን ልስማው። የኔ እዚህ መኖር ጥሩ አይደለም እና መሞት አለብኛ። ወስነሃል? በሚገባ አምነህበታል? አዎ። ውሳኔህን አከብርልሃለሁ። ግን ችግር አለ። ምን? የሚገለኝ አላገኘውም እና አንተ ጨርሰኝ። በምን? በምታውቀው መንገድ። መሳሪያ የለኝም። ባገኘኸው ነገር እኔ ኮማንዲስት ነኝ እና ቱቦህን ዘግቼ ልግደልህ? በፈለግከው ይሁን። ይሄ ይስማማሃል አይደል? እሺ። ግን ግን ምን? አፍጥነው። ለሱ ችግር የለም። ሟችና ገዳይ ተስማምተው ጨረሱ። በዚህ ጉዳይ ማንም ተጠያቂ አይደለም። ካድሬዎቹ ጉዳዩን ከሰሙ ኮማንዲስቱ አለቀለት። አስፈላጊ መረጃ የያዘውን ተፈላጊ ሰው በመግደሉ ይዘለዝሉታል። ስለዚህ ግድያው በድብቅ መሆን አለበት። መደበቁ የሚያስፈልገው ለሁለቱም ነው። ሟች ፖሊሶች መጥተው እንዳያስጥሉት ይፈልጋል። ገዳይ ደግሞ ካድሬዎች እንዳያዩት መደበቅ ይሻል። ኡሁሩ ከሞተ በኋላ ስላገዳደሉ ኮማንዲስቱ ምክንያት ፈጥሮ ያወራል። ጉዳዩ በዚህ ይደመደማል። አሻራ ምናምን አይኖርም። ሟች ራሱን ለመግደል ጥረት ሲያደርግ ስለነበረ ተሳክቶለት ሞተ ተብሎ ይደመደማል። ግድያው የሚካሄደው በአንደኛው ቤት ነው። ክፍሉ ባዶ እስኪሆን ጠበቁ። አመቺ ቦታ አገኙ። ገዳይ እና ሟች ወደ ውስጥ ገቡ። ኑዛዜ ምናምን የለውም፣ ደግሞም አያስፈልግም። ንግግርም አያሻም። ሰው ሳይመጣ ቶሎ መጠናቀቅ አለበት። ከተገደለው ወጣት ኪስ ውስጥ ሲበረበር የተገኘው ወረቀት ሌሎችንም ለመያዝ ያገኙት መረጃ ጠቃሚ ነው ተብሎ ታምኗል። አየለ ኪስ ውስጥ የተገኘው ወረቀት ከይርጋለም ቀበሌ የተሰጠው የሸኚ ደብዳቤ ይገልጻል። ስማቸው ከዚህ በታች የተዘረዘረው ወጣቶች የስፖርት ጉዳይ ወደ ሻሸመኔ ስለሚሄዱ ትብብር ይደረግላቸው ይልና ወጣቶቹን ስም አየለ ገብሬ፣ ጌታነህ አበበ፣ እሸቴ አየለ። ስለ ልጆቹ ማንነት የሚገልጸው ጽሑፍ ወጣቶቹ በአብዮታዊ ዲሲፕሊን የታነጹ የመጣውን ለውጥ ተቀብለው የሚንቀሳቀሱ በቀበሌ ውስጥ መልካም ተግባር የፈጸሙ አብዮታዊ መንግስት የሚከተለውን የዴሞክራሲ መንገድ ተቀብለው ሰላማዊ እንቅስቃሴ የሚያደርጉና በእድገት በህብረት የእውቀትና ስራ ዘመቻ ተሳትፈው በመልካም ሁኔታ አጠናቀው የተመለሱ ሲሆን በየትም ቦታ አብዮታዊ ትብብር ይደረግላቸው ይላል። አየለ ገብሬ የዚያኑ ቀን ተገድሏል። እሸቴ በአራተኛ ቀን ኩየራ ላይ እርምጃ ተወስዶበታል። አንደኛው ግን በእጃቸው አልገባም። እሱን ማሳደድ ጀምረዋል። ጌታነህ የተባለው ወጣት ኦፐሬሽኑን አቀናባሪና አንድ ታጋይ ገሏል ተብሎ ስለተጠረጠረ ከይርጋለም እስከ ክብረ መንግስት ያሉ ካድሬዎች መልእክት ተላልፎ አሰሳው ተጧጡፏል። ነገር ግን ጌታነህን ማግኘት እጅግ አስቸጋሪ ሆኖባቸዋል። ጌታነህ ይርጋለም ከተማ መኖር ከጀመረ ብዙ ጊዜ አይሆነውም። ለትምህርት ቅርብ ካለ ከተማ መጥቶ ተከራይቶ የሚኖር ነው። በአምስተኛው ቀን ጌታነህ ዘመዶቹ ጋር እንዳለ መረጃ ተገኘ። ጓደኛው የሆነ ስውር ካድሬ ወጣት እንዲያጠምደውና ካለበት ቦታ ይዞት እንዲመጣ ትዕዛዝ ተላለፈ። ይህን ማድረግ የተፈለገው ለጥንቃቄ ነበር። ጌታነህ የሚገኘው ዘመዶቹ ባሉበት የእርሻ ቦታ ነበር። እዚያ ስፍራ የኢሃፓ አባላት መሽገው ስለሚሆን በተኩስ ልውውጥ ሊያመልጥ ስለሚችል በሌላ ሰው ማጥመድ ነበረባቸው። ጓደኛው ወደ ተባለው ቦታ ሄደ። ልጁ ከእርሻው ቦታ አስጠራው። እሱን በማየቱ ጌታነህ ተገረመ። እንዴት ነህ አለው። አለን። ምን እግር ጣለ? የዘርህን ልሸምት መጥቼ ነው። የት? የቤተሰባችን ደንበኛ እዚያ አሉ። አገኘህ ታዲያ? አዎ። በምን ይዘህ ልትሄድ ነው? ምን ያህል እንደምፈልግ ነግሬው እሱ ራሱ ያመጣልኛል። አሁን ልትሄድ ነው? አዎ። አንተ ትቆያለህ እንዴ? ሰሞኑን ልሄድ አስቤያለሁ። እና ዛሬ ለምን ከኔ ጋር አታድርም? ነገ ትሸኘኛለህ? አዎ። እንዴትና በምን ሁኔታ እንደሆነ ባይታወቅም ጓደኛው አሳምኖት በነጋታው አብረው ለመሄድ ይስማማሉ። ከተማው ዳርቻ እየጠበቁ ያሉ ታጣቂዎች መልስ ስላጡና የተላከው ካድሬ በሰዓቱ ስላልተመለሰ ወደ ቦታው መሄድ ፈለጉ። ነገር ግን ሁኔታውን እንዲያጣራ አንድ ሰው ከነሱ ጋር ላኩ። ገበሬ መስሎ ወደ ቦታው ሄደ። ስውሩን ካድሬ አገኘው። ነገር ወደ ከተማ ሊመጡ እንደተስማሙ በዘዴ ነገረው። ካድሬው ለጌታነህ ዘር የሚያመጣልኝ እሱ ነው ብሎ አስተዋወቀው። ገበሬ መሳዩ ሰው መንገድ ላይ ለሚጠብቁት ወታደርና አብዮት ጠባቂዎች ጌታነህን ነገ ሊያመጣው እንዳግባባው መልእክት ይዞላቸው መጣ። አንድ ነገር አሰጋቸው። ጌታነህ ሁኔታውን አውቆና ተረድቶ ካድሬውን ቢገለውስ ብለው ጠረጠሩ። አሁንም ሐሳባቸውን ቀይረው ለመሄድ ፈለጉ። ሆኖም ጭራሽ እነሱን ካየ ደብዛውን ሊያጠፋ እንደሚችል ስለተረዱ ሐሳባቸውን በድጋሚ ቀየሩ። የጌታነህን መገኘት አዲስ አበባ ትላልቅ ባለስልጣኖች ጭምር የሚፈልጉት ዜና በመሆኑ ጥንቃቄ ያሻዋል። እሱን ለመያዝ ከሄዱት ታጣቂዎች አንደኛው ጌታነህ እንዴት አታለለን አለ። የአባ ውስጥ አይታወቅም እኮ እሱ በቀበሌ ተሳትፎው ጥሩ ነው ማለት አብዮታዊ ነው። እንዴት ኢህአፓን አይወድም? አሁንማ ታየ እኮ እሱ ብቻ ሳይሆን ሁሉም አታለውናል። እነማን? አየለስ ቢሆን እሱም ይገርማል። ሸኝ ወረቀት የጻፈው ሰው ታወቀ። ጸሐፊው እኔ አይደለሁም ብሏል እና አሻራ ተወስዷል። ባይገኝም የእሱ ብቻ አይደለም፣ ሌሎችም አሉበት። የቀበሌው አመራር እንዳለ አሻራ ሰጥተዋል። እያንዳንዱ መያዙ አይቀርም። ሻሸመኔ ባንክ ቤት ከተዘረፈው ሁለት ሚሊዮን ተኩል ውስጥ የተገኘው ከሁለት መቶ ሺህ አይበልጥም። እሱም ቢሆን ከጀማሉ እጅ የተገኘ ሲሆን ተቦጫጭቆ ከግማሽ በታች ነው ገቢ የሆነው። የተቀረው ብር የት እንደሄደ መረጃ ባይኖራቸውም እዚህ ሄደ እዚያ ደብቀዋል በሚል በዚህ ሶስት ቀን ውስጥ ብዙ እየተወራ ነው። ታጣቂዎቹም የሚጠረጥሩትን ቤት እየበረበሩ ቢፈልጉም ምንም አላገኙም። አሁን የደረሱበት ነገር አየለ ባንክ ቤት ውስጥ ገብቷል። እሱ ያወጣውን ብር ለጌታነህ አቀብሎታል። ጌታነህ ብሩን ይዞ ተሰውሯል። በዋናነት ብሩን ይፈልጋሉ። ይሄ ብቻ አይደለም። እነማን በኦፐሬሽን ውስጥ እንደተሳተፉ ጌታነህ ያውቃል። በደንብ በ torture ቢገባ እያንዳንዱን ያጋልጣል። በቅድሚያ ጌታነህን በእጃቸው ማስገባት አለባቸው። ብሩን እዚህ አካባቢ እንደደበቀው ያምናሉ። ጌታነህና አጥማጁ ካድሬ በእግራቸው ከርሻ ወጥተው በዋናው አውራ ጎዳና ላይ መኪና ለመጠበቅ ቆሙ። ሁለት መኪኖች ተከታትለው መጡ። መኪናዋ አጠገባቸው ከቆመች በኋላ ታጣቂዎቹ ዘለው ወርደው እጅ ወደ ላይ ብለው ሁለቱንም አገቷቸው። ጓደኛውን ትንሽ እየጎሸሙት ጌታነህን በደንብ እየወቀሱ ወደ እስር ቤት አስገቧቸው። አንድ ላይ እንዳይሆኑ በሚል ነጣጥለው አሰሯቸው። ማታውኑ ጓደኛው ወደ ቤቱ ሄደ። ሌሊቱን ግርፊያው ቀጠለ። ገራፊው ስም እንፈልጋለን አለ። የምን ስም? እነማን እንደተሳተፉ? የት አታውቅምና ነው የምትሉኝ? አልገባኝም። የሻሸመኔ ባንክ። ምን ሆነ? እየቀለድክ ነው እንዴ? ምንም አልገባኝም። የወሰዳችሁት ገንዘብ የት ነው ያለው? የምን ገንዘብ? ዘመድ ጋ ወደ ገጠር ሄድከው ልትቀብር አይደለም እንዴ? ኧረ እኔ ገንዘብ አልወሰድኩም። ሞኝ መስልህ አታለልከን። የምትሉኝ አልገባኝም። ሰውየው ኢህአፓን ከማውጣጣት የከበደ ነገር እንደሌለ ተረዳና ግርፊያውን ቀጠለ። ገንዘቡ ሊገኝ ቀርቶ በኦፐሬሽኑ ላይ የተሳተፉትን ሰዎች ስም ማግኘት አልተቻለም። እስካሁን ከይርጋለም ልጆች ከጌታነህ በስተቀር ለጊዜው እጃቸው የገባ ሰው እንደሌለ አውቀዋል። ሁለት ቀን ገረፉት፣ አደነዘዙት፣ አዝለፈለፉት። መራመድ ቀርቶ መቀመጥም አስቸጋሪ እንዲሆን አደረጉበት። በመጨረሻም በግርፋት ብዛት አመነ። ኦፐሬሽኑን እሱ እንደመራና ገንዘቡ የት እንዳለ ነገራቸው። በጣም ተደሰቱ። ይሄ ትልቅ ስም ያስገኝላቸዋል። ገንዘቡ አለበት ወደ ተባለው እርሻ ቦታ ወሰዱት። ቦታውን እንዲነግራቸው ጠየቁት። ለመቆፈር ተዘጋጁ። የት ነው አሉት። ምኑ? ገንዘቡ። የምን ገንዘብ? የደበቅከው? እኔ ገንዘብ ስለምትሉት ነገር አላውቅም። ሰዎቹ ተናደዱ። ዘመዱን በሱ ፊት መግረብ ጀመሩ። ምንም ውጤት አልተገኘም። የኢህአፓ አባላት ግርፋቱ ጋፍ ሲልላቸው ያመኑትን ይክዳሉ የሚል ድምዳሜ ላይ በመድረሳቸው ጌታነህን አንጠልጥለው ወደ እስር ቤት አመጡት። ምሽቱን ገረፉት፣ ቀጠቀጡት፣ ጭንቅላቱን በዱላ ክፉኛ መቱት። ከአዲስ አበባ የመጣ አውጣጭኝ ቡድን በንጋታው በደንብ ያናዝዘዋል። ቡድኑን የሚመራው ሰው በምርመራ የተደነቀ ነው። ይህ ሰው ጌታነህን በመኪና በአጃቢ ጭኖ ወደ ተፈለገበት ቦታ ይወስደዋል። ልክ ሌሎቹን አውጣቶ የሚፈልገውን ነገር እንዳገኘ ሁሉ ይህን ወጣት የደበቀውን ገንዘቡን ከሚፈለገው ስም ዝርዝር ጋር ይቀበለዋል። ሰውየው አርፍዶ ደረሰ። ወደ እስር ቤቱ ገባ። በሩ ተከፈተ። ጨለማ ነው። ጌታነህ ዝም። ጌታነህ ውጣ። ዝም። ሰዎቹ ወደ ውስጥ ገቡ። ጌታነህ ጥቅልል ብሎ ተኝቷል። መርማሪው በእግሩ መታ አደረገውና ተነስ አለው። አልተነሳም። እንደገና ገልበት አደረገው። ጌታነህ በሕይወት የለም። ድብደባው እንደገደለው አዲሱ መርማሪ ያውቋል። ነገሩ በጣም አናደደው። ጌታነህ ብሩ የት እንዳለ ሳያሳያቸው መሞቱ ትልቅ ጉዳት መሆኑን አወቁ። ሁለት ሳምንት በኋላ አንድ ሰው ተያዘ። በባንክ ኦፐሬሽን ተጠርጥሮ ነው። መታወቂያው ጌታነህ አበበ ይላል። ሌላም ወረቀት ተገኝቶበታል። የቀበሌ ሸኚ ወረቀት ነው። ከአየለ ኪስ ከተገኘው ደብዳቤ ጋር ተመሳሳይ ነው። ካድሬዎቹ በዚህ ሸኚ ወረቀት ተመርተው ትክክለኛው ጌታነህ አበበን የያዙት። አሁን ጌታነህ አበበ የሚል ሐሰት መታወቂያ የያዘው ትክክለኛ ስሙ አበባው ነው። ካድሬዎቹ ተናደዱ። በድብደባ ሕይወቱን ያጣው ጌታነህ ምን ነገር ውስጥ የሌለበት በስም ስህተት ብቻ እንደገደሉት አወቁ። ጌታነህ በሚል ከዚያ ቀበሌ በሐሰት ስም ያወጣውን ወጣት መመርመር ጀመሩ። በጌታነህ ላይ የተፈጠረውን ነገር ከመጀመሪያ እስከ መጨረሻ ሲከታተል የነበረው መርማሪ ለሟቹ ወንድም ከሀያ ዓመት በኋላ ሁሉን ነገር አስረዳው። ማን አታሎ ከእርሻ ውስጥ እንዳመጣውም ነገረው። በካድሬው ሁኔታ የጌታነህ ወንድም ተናደደ። ወንድሙ ሞት ተጠያቂ እንደሆነና የእጁን እንደሚያገኝ ነገረው። ነገር ግን ወንድምየው ያሰበውን ሳያደርግ ሞተ። የኢህአፓ ዋና አመራሮች እነ ዶክተር ተስፋዬ ደበሳይ በጠላት እጅ ከመውደቅ ራሳቸውን እያጠፉ ተሰናብተዋል። ኡሁሩም በእጁ ብዙ ምስጢር ስላለና ለሌሎች አርአያ ለመሆን ቶሎ መሄድ ፈልጓል። ኮማንዲስቱና ኡሁሩ ወደ ውስጥ ከገቡ በኋላ ድንገት ፖሊሶች ከመጡ ምልክት የሚሰጥና በር የሚጠብቅ ያስፈልጋል። ይሄ የኮማንዲስቱ ሐሳብ ነው። ኮማንዲስቱ ግቢ ውስጥ የሚግባባውና በደንብ የሚያውቀው ሱሳን ነበር። ሱሳን ጠራውና ልተባበረኝ አለው። ምን በር ላይ ሆንልኝ? እዚህ? አዎ። ለምን? ለጉዳይ። እሺ፣ እጠብቃለሁ። ሰው ከመጣ በፉጨት ምልክት ስጠኝ። ጥሩ። ግን ምንድን ነው? ቀላል ጉዳይ ነው። ብሰማው ጥሩ መሰለኝ። ምንም አያደርግልህም። ምንድን ነው? ንገረኝ። ልጨርሰው ነው። ማንን? እሱን። ለምን? መሞት ፈልጓላ። ማን ፈቀደልህ? ምኑን? እንድትገለው ራሱ ነው። ምን ብሎ እንዳሰናብተው ፈለገ። አትችልም። እንዴት? ነገርኩህ። ሱሳንና ኮማንዲስቱ ተከራከሩ። ሱሳ ግን እሁሩ መሞት ስለሌለበት እንድትገድለው አልፈቀድልህም በሚል ጉዳዩን ዘጋው። በሁኔታው ሟች ቅር አለው። ጓደኞቹ እንኳ ሊተባበሩት ያለመቻላቸው እሁሩን አናደደው። ገነት ገብረስላሴ ከእሁሩ ጋር አብራው ሰርታለች። እሷም እስረኛ ነበረች። በሁሉም ነገር ገነት ተባባሪው ስለነበረች እሁሩ እሷን መረጠ። ማነጋገር ፈለገ። ለጥብቅ ጉዳይ ፈልግሻለሁ። ምን? ትብብር። እሺ፣ ከሰማሽ በኋላ እምቢ እንዳትይኝ። ችግር የለም። በረኪና በረኪና ምን ታስገቢልኝ? የት? እዚህ። እንዴት አርጌ? በድብቅ እሞክራለሁ። አመሰግናለሁ። ግን ለምን ፈለግከው? ለጉዳይ ጉዳዩን ንገረኝ፣ ስታመጪ እነግርሻለሁ። እሺ አመጣለሁ። እውሩ ተደሰተ። እንዴት አድርጎ እንደሚጠቀም ማንሰላሰል ጀመረ። በረኪናው እስኪመጣለት ተቻኮለ። በዚህ ሁለት ቀን ሌላ ምርመራ አለበት። በነፍሱ እንደሚጫወቱበት አውቋል። ከእንግዲህ አያገኝኝም ብሎ አሰበ። እሱ ላይ ያተኮሩት በከተማ ውስጥ ቁልፍ አመራር መሆኑን ስላወቁ ነው። በእርግጥም ደርሰውበታል። ሰዎችን አሳልፈው መስጠት አልፈለገም። እነሱም እንደማይለቁት አውቋል። ሁሉን ነገር ካናዘዙት በኋላ እንደሚገሉት መረጃ አለው። በእነሱ እጅ ተሰቃይቶ ከሚሞት ራሱን ሊገላገል ፈልጓል። ገነት በረኪናውን አስላገች። እንዴት አርጋ እንደምታስገባ አውቃለች። አንዳንድ ወሳኝ ዕቃ ከጥበቃዎቹ ጋር ተሻርከው ሌላም ጊዜ ያስገባሉ። እነዚህ ተራማጅ ጥበቃዎች ብዙ ጊዜ ተባባሪ ናቸው። በረኪናው ስለተላከ በምሳቃ ውስጥ ተደብቆ ይገባል። ፈታሹ እንዳይበረብረው ይደረጋል። የተቻኮለው እውሩ ገነትን ጠራት። እንዴት ነው አላት። ምኑ? ዕቃው መጥቷል። ታዲያ አምጪዋ። የምሰጥህ አይመስለኝም። ለምን? ከቱሳ ጋር አሁን እያወራን ነበር እና እሱ ፈቃደኛ አይደለም፣ ተቆጣኝ። እሱ ምን አገባው? ግን አንተ ለምን ፈለግ? ለጉዳይ አወቅኩት። ምን ራስህን ልታጠፋ ነው አይደል? አዎ። አላደርገውም። ለምን? እንደማትሰጠው አስረግጣ ነገረችው። እሷም እንደሌሎቹ እንድትሞት ስለማንፈልግ አታደርገውም ብላ እንደማትተባበረው አስረዳችው። እሁሩ ራሱን የሚገልበት ዘዴ ሁሉ እየተዘጋበት መጣ። አንድ የመጨረሻ ሙከራ ማድረግ አለበት። ይህን ማንም አይከለክለውም። በፍጥነት እንደማይገለው ቢያውቅም ምግብ በማቆም ሊሞት ፈለገ። ምንም ምግብ እንደማይበላ ወሰነ፣ አደረገ። አንደኛው ቀን ሄደ፣ ሁለተኛው ቀን መጣ፣ ሶስተኛው ተከተለ። እውሩ ምግብ እምቢ አለ። የእሱን መኖር አስፈላጊነት ያወቁት ለድርጅቱ ሲል እንዲቆይ ፈለጉ። እሱ ደግሞ በደር እጅ ከመሞት ሊቀር ይሻላል አለ። አራተኛው ቀን መጣ። አሁንም ምግብ የለም። ተዳከመ፣ ተስለመለመ፣ ተጥመለመለ። በአምስተኛው ቀን መርጊያ የተባለ ወጣት ከሐዋሳ ተይዞ መጣ። የዚህ ልጅ መምጣት የግቢውን መንፈስ ሁሉ ቀየረው። መርጊያ በዞኑ የኢህአፓ ከፍተኛ አመራር ነው። በየእስር ቤቱ እየሄደ ምስክርነቱን ይሰጣል። ከመጋቢት 1969 ዓመተ ምህረት ጀምሮ ደርግ ባካሄደው አሰሳ የድርጅቱ ዋና ዋና ሰዎች ስለተገደሉ ኢህአፓ እየተንኮታኮተ ነው። ድርጅቱ ስለተበተነ ተራ አባላትና አመራር ሲሰጡ የነበሩት እንዲለይ ተደረገ። መርጊያ ወደ ሻሸመኔ እስር ቤት መጥቶ እንዲጠብቁም ተደረገ። እሁሩ ተራ አባል ነው ብሎ መሰከረ። ያን ጊዜ ካድሬዎቹ እስከ ዛሬ ሲደበድቡት የነበረው ከፍተኛ አመራር እንዳልሆነ አውቀው እሁሩን ማሰቃያታቸውን ተዉት። መርጊያ ግን እሱን ለማዳን ብሎ እንጂ እሁሩ ተራ አባል አልነበረም። እሁሩ ምግብ እምቢ ብሎ ተዳክሞ ከሁለት ቀን በኋላ እንደሚሞት እየተጠበቀ ነበር። ነገር ግን የመርጊያ መምጣት ለእሱ የሰጠው ምስክርነት ሐሳቡን አስቀየረው። ይህን እንደሰማ የመሞት ሐሳቡን ቀየረ። ለቱሳ ሰውነቴን እጠበይና ምግብ አምጣልኝ አለው። እሁሩ ወደዚህ ከተማ የመጣው በአጋጣሚ አልነበረም፣ ለድርጅቱ ሥራ ነበር። የባንኩ ኦፕሬሽን ችግር እንደገጠመው ሲታወቅ ስራውን የሚመራው ሰው በአስቸኳይ ከተማውን እንዲለቅና እንዲደበቅ ተደረገ። በሱ ቦታ የህዝብ ግንኙነት እንደነበረ የሚነገርለት እሁሩ ቶሎ ቦታውን ወስዶ ቀሪውን ስራ እንዲያከናውን ተደረገ። እሁሩ ደፋርና በፈጣን ውሳኔ ሰጭነት የሚታወቅ ነው። አንዳንዶቹ ኦፐሬሽኑ ከጅማሬ እሱ ቢመራው ይሻል ነበር ሲሉ ይከራከራሉ። ሌሎች ደግሞ አይስማሙበትም። ኦፐሬሽኑን የመራው ጳውሎስ ወዲያውኑ ወደ ወላይታ ሄደ። ከተማ ውስጥ በኢህአፓ አባላት ላይ እርምጃ በመወሰዱ ተፈላጊዎቹንና ተጠርጣሪዎቹን ከከተማ እንዲለቁ እሁሩ መልእክት አስተላለፈ። እሁሩ እንዳይታሰር እየተሽለኮለከ ከተወሰነ ጊዜ በኋላ ተይዞ ታሰረ። የመጣው ከለኩ አካባቢ በመሆኑ ሻሸመኔ ከተማ ሆኖ ቀሪውን ስራ ለማከናወን ተቸግሮ ነበር። አማ የተባለ ወጣት ከእሁሩ ጋር ተገናኝተው ስለ ማደሪያ ፍለጋ ተወያይተው ነበር። አማ በኢሃፓ ስሙ በለጠ ተብሎ ነው የሚታወቀው። ኦፕሬሽኑ ከተካሄደ በኋላ ከተማ ውስጥ ያሉ ወጣቶች እየተለቀሙ ነበር። አንድ ዕለት የሁለተኛ ደረጃ ተማሪዎች ወደ ክፍል ለመግባት ሰልፍ ላይ ነበሩ። የሁሉም ሐሳብ ወደ ክፍል ገብተው የዕለቱ ትምህርትን መጀመር ነው። ነገር ግን በዙሪያው አጥር ስር ወታደሮች መትረየስና ክላሽ ወድረው ቀጣዩን ትዕዛዝ እየተጠባበቁ ነው። ዙሪያውን ከሁለት መቶ ያላነሱ ወታደሮች ከበዋል። ተጨማሪ ኃይል ካስፈለገ ሁለት ደቂቃ ባልሞላ ጊዜ ውስጥ መድረስ ይችላል። ምክንያቱም የወታደሮች ካምፕ የሚገኘው ከትምህርት ቤቱ 50 ሜትር ርቀት ላይ ነው። የወታደሮቹ አለቃ በድምፅ ማጉያ የአንድ ተማሪ ስም ጠራ። እጅህን ስጥ በማለት ማስጠንቀቂያም እየሰጠ ነው። ወዲያውኑ የተባለው ተማሪ ተያዘ። በለጠ ነው። በከተማ ውስጥ ከባድ እንቅስቃሴ ሲያደርግ እንደነበረ ነው የተገመተው። በለጠና ሆሩ አንድ ቀን መንገድ ላይ ተገናኙ። ኡሁሩ በጣም ችግር ላይ ነው ያለው። አሰሳ በተጧጧፈበት በዚህ ከተማ በመደበቂያ ችግር ሊያዝ እንደሚችል ገምቷል። ኡሁሩ ለበለጠ በጣም ችግር ላይ ነኝ አለው። ምን ልርዳ? ማደሪያ ፈልግልኝ። የት? አንተ ቤት? እኔ እኮ ከቤተሰቤ ጋር ነው ያለሁት እና ብዙ ናቸው። ታዲያ ምን ላድርግ? ማደሪያ የለህም እንዴ? አዎ እስከ ዛሬ የት ነበር የምታድረው? ዛፍ ላይ። የማምናቸው ጓደኞቼ ጋር ልፈልግልህ፣ ነገር ግን አልተሳካም። ኡሁሩ ማደሪያ ማግኘት አልቻለም። ተያዘና ብዙ ተሰቃየ። ኡሁሩ ከባንክ የተወሰደው ሁሉም ገንዘብ የተፈለገበት ቦታ ሳያደርስ መታሰሩ ይቆጨዋል። ከባንክ ከተዘረፈው ገንዘብ ውስጥ 380 ሺህ ብር ያህል የት እንደደረሰ ያውቃል። እንደዚያ ሲቀጠቀጡት ቦታውን ለመንግስት ሰዎች መናገር አልፈለገም። መንገር እንደሌለበትም ያምናል። ገንዘቡን የተቀበለው የመጨረሻ ሰው ተገቢው ቦታ ብሩን ሳያደርስ ችግር ውስጥ ስለገባ ወደ ገበሬዎች ማሳ ሄዶ ብሩን ቀበረው። ብሩ ወደ ድርጅቱ እንዳልገባ ከኦፐሬሽኑ በኋላ ኃላፊነቱን የወሰደው እሁሩ መረጃ ደረሰው። እሁሩ ብሩን ለማውጣት ሲንቀሳቀስ ተበላይ እንዳያወጣ መልእክት ደረሰው። በነገሩ ብዙ ተከራከረ። ሆኖም መቼ መውጣትና ወደ ድርጅቱ መግባት እንዳለበት ተነገረው። እሁሩ ባይስማማም ትዕዛዙን መፈጸም ስላለበት ብሩ እርሻ ውስጥ እንዳለ በዝምታ ተቀመጠ። ሌላ መልእክት መጣና ብሩ እንዲወጣ ታዘዘ። ነገር ግን ቦታው ላይ ገንዘቡ የለም። ገበሬዎች ሲያርሱ የተቀበረውን ብር አገኙ። ገንዘቡን ወሰዱ። እርሻ ምን አባቱ ብለው በገንዘቡ ሌላ ስራ ጀመሩ። ጥርጣሬ የገባው የአካባቢ ካድሬ ሁኔታውን ደረሰበት። ገበሬዎቹ ተያዙ። ገንዘቡም መንግስት እጅ ገባ። ኡሁሩ ከሻሸመኔ እስር ቤት ወደ ሌላ ቦታ ተዛወረ። ከብዙ ጊዜ በኋላ ተፈታ። አሁን ኑሮውንም አሳ አድርጎ ይኖራል። ኡሁሩ እንዳይሞት ብዙ የተከላከለው ቱሳ ነው። ሁለቱም አሁንም ጓደኛሞች ናቸው። ኡሁሩ አንገቱን የታረደበት ጠባሳ አሁንም አብሮት አለ። ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
ኢትዮጵያ ምድር አንጀት ጎዳና ስትገፋውሽና የሀገር የመሬት አንጀት ጎዳና ስትገፋውሽና ስንቱ ጣጣ አለቀ ስንቱ ደም ፈሰሰ ልጆችሽ ተናገሪ ምድር መስር ያፋውቅተሽ ተናገሪ ምድር መስር ያፋውቅተሽ የኢትዮጵያ ምድር አንቺ የደም ጎዳና መስር ያፋውቅና ያቀዩ ባንዲራ ማጭቶ መዶሻ ያልሄደ ፋብሪካ ያልገባ ወደ እርሻ ውሃሽ ተከፋፍሎ መስማት በስተቀር በድርሻው ቀጥቶ ማረሻ አልተባለ በቀይ ባንዲራ በደም የታጠብሽው መስክር እንጂ ምድር ለምነው ዝም ያልሽው ለምነው ዝም ያልሽው ይስምሽ ተናገሪ ያላየ እንዲሰማው እውነቱን መስክሪ ያላየ እንዲሰማው እውነቱን መስክሪ የኢትዮጵያ ምድር አንቺ የደም ጎዳና መስክሪያ ፋውቂና ተናገሪ ታሪክሽን በሙሉ የሞቱልሽ ሞተው የገደሉሽ ካሉ የገደሉሽ ካሉ ለፍርድ አቅርቢያቸው ሳይቸግርሽ ለሚያጠፍሽ ናቸው ማንስ አንቺ ሞተ ማን አንቺን ገደለ ተናገሪ ምድር በሆድሽ ምዟል በሆድሽ ያለውን ፍጹም ሳትፈሪ ዙሪ አንቺ ምድር እውነቱን መስክሪ ዙሪ አንቺ ምድር እውነቱን መስክሪ የኢትዮጵያ ምድር አንቺ የደም ጎዳና መስክሪ ፋውሴና በደህንነት ጅራፍ ስንቶች ተገረፉ በዘይት ተጠብሰው በስቃይ ያረፉ እያውራ ጎዳናው ወጥተው ያየናቸው እንደ ውሃ ሲጎርፍ ሲፈስ ደማቸው የኢትዮጵያ ምድር አንቺ የደም ጎዳና እስምሽ ተናገሪ መስክሪ አፋውሽና መስክሪ አንቺ ምድር ጩኺ ግድ የለሽም እኛ ብንሞት እንጂ አንቺን አይገድሎሽም እኛ ብንሞት እንጂ አንቺን አይገድሎሽም የሀገር